ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለደው
ብር እንትን ያልኩ ነበር ፔንዲንግ ላይ ባሪፍ ያስገብቼ
ቴሌግራም ላይ ልከውልናል።
ቴሌግራም ላይ ላክልኝ ነው እንዴ? ምኑን ነው ትራንዛክሽን ናምበሩን ነው የምልከው?
ትራንዛክሽን ሜሴጁን
እኮ ትራንዛክሽን ናምበር ነው የሚል ትራንዛክሽን ሜሴጅ ሳይሆን ትራንዛክሽን ናምበር የሚለውን ነው የምልከው።
በምንድን ነው ያስተላለፉ? በቴሌ ብር ነው አይደል?
በቴሌ ብር ነው። አዎ ከቴሌ ብር የተላከሎትን message ነው የሚልኩልን።
የቴሌ ብሩ message እንዳለ ማለት ነው።
አዎ
ቴሌ እንትን ቴሌግራም ላይ ነው።
አዎ
እሺ እሺ